ጤና ይስጥልኝ። BGI ኢትዮጵያ ሮዳስ ነኝ። እባክዎ ምን ልርዳዎት?
ያባቢ ጥገና ፈልገን ነበር እዚህ ጃክሮስ ጋር።
እሺ ደንበኛችን BGI ID ይነግሩኛል?
ምናሽ BGI ID
ID አ
አንዴ እሺ። እናቴ ኮድ እዛ ላይ ነው።
መስመር ላይ ያሉ ደንበኛችን
ቆይ እናቴ ልልሽ፣ እሺ
ቆይ እዚህም እያናገርኳት ነው። እሷ ማንሳለ እና ፍሪጅ ላይ ነበረ አንስቶታል መሰለኝ።
እ text ላይ ነው የሚላክሎት ይሄ BGI ID
ID ው
አ ID ውን text ላይ ነው?
text ላይ ነው የተላከው። አሁን ይሄንን ሰማንያ ስድስት ሰባ ሰባት ያገኙት በ text ላይ አይደለም።
አይ እዚህ እንትን የሚል
አ፣ በ text ላይ ተልኮ የ BGI ቁጥር ይላካል እና በዛ መሰረት ነው የምፈልገው። እ፣ እሱን ካገኙ ይደውልልኝ፣ ካልሆነ ግን በስልክ ቁጥሩ አልፈልግሎት በተመዘገቡበት። መስመር ላይ ያለው
ቀደም ብላለህ እናት እሺ፣ ደንበኛችን